አንዴ ጤና ይስጥልን።
ለምን አባቱ አሎ ጤና ይስጥልን።
ወደ ቴዲ ብር transfer አድርጌ ምንም ብር አልገባልኝም እስካሁን።
በዚህ በደወልክበት ቁጥር ነው?
ጨመረበት አ ስንብር እንዳትለኝ በዚህ ሰዓት
አሁን ነው
አ መላኩ አሁን ነው ወይ አዎ አሁን ሳይሆን ከሰዓታት በፊት
ሰንብር ነው።
ሶስት ሺህ ስምንት መቶ ብር እና ከዛ በፊት አለ ከዛ በ- አለ ስድስት ሺህ ብር ምናምን አለ። መጀመሪያ ሶስት ሺህ ምናምን ብር
እየጮህብኝ ነው አትናገር።
አልግባባቸው ጠገቡኝ እኮ።
አልግባባቸው አልግባባቸው አልግባባቸውም።
ሰንብር ነው ያልከኝ አሁን ነው።
ዊድሮ ያልኩት ነው የምትለኝ?
ያ ውዝዶ ያልከው
አሁን ስድስት ሺህ ብር ነው ያልኩት።
አዎ፣ ከዛ ሺህ ምናምን ብርም አለ አንድ ሺህ ብር አ- አንድ ሺህ ብር አለ፣ ስድስት ሺህ ብር አለ።
cash ሁለቱም approved ሆኗል። check አድርጎ ገብቶላል። እሺ
check ላድርገው ደግሜ።
እና ሰባት ሺህ ብር ማለት ስድስት ሺህ እና አንድ ሺህ ብር ነው ያደረግከው።
ምን አድርገኝ ነፍሱን ስድስት ሺህ እና አንድ ሺህ ብር ነው ያደረግከው። አሁን ገብቶላል ወደ account። እሺ ስንት ብር ስድስት ሺህ ብርና አንድ ሺህ ብር
አ- ሰባት ሺህ ብር ነው። እሺ approve ሆኗል። እሺ አዎ፣ check ላድርገው ደግሜ።
ወደ account ገብቶ
እሺ እሺ